ጤና ይስጥልኝ ቴቴ በራ ምርጥ ነው።
እሺ ባህር ዳሩን አየው አባ
ባህር ዳር
ጠይቄ ነበረ
እሺ፣ ቼክ ላድርግሎት። ሌላ ኤጀንት ነበር ያገኙት ሌሎት ለመች ነበር
እሁድ አለ እሁድ አለ ስንት ሰዓት ላይ ስንት ስንት ላይ
ጠዋት 12 ሰዓት ከ35 አለ 5 ሰዓት ከ40 ስድስት ሰዓት ከአስር ስድስት ሰዓት ከአርባ አምስት ሰባት ሰዓት ከሩብ ሰባት ሰዓት ከሀምሳ ዘጠኝ ሰዓት ዘጠኝ ሰዓት ከአርባ አስር ሰዓት ከአስር አስር ሰዓት ከሀምሳ አስራ አንድ ከሀያ አለ።
እሺ ስንት ነው ዋጋው
የትኛውን ልንገሩት?
መሄጃ የአምስት ሰዓት አምስት አርባ